አይደለም በሽታሽ በቂ ነው የምንረዳው።
አብሮ ይስጥልኝ። በዚህ ቁጥር ኳስ እንትን ለመመደብ ፈልጌ
እሺ ከቴሌ ብር account ኤ ላይ ገንዘብ አልቀበል ብሎ እምቢ አለ።
የቴሌ ብር account እና የቤት ቤት ስልክ ቁጥር አንድ አይነት ነው።
ተመሳሳይ ነው። አዎ።
ምንድን ነው የሚልህ?
ምንም ነገር error ነው የሚለው።
በቻፓ ነው እየሞከርክ ያለኸው?
አዎ በቻፓ እስቲ በሳንቲም ፔይ ሞክረውና እምቢ ካለ መልሰህ ደውልልኝ።
ሳንቲም ፔይ ላይ አድርገው።
አዎ እሺ ምን ነው?
እሺ እሺ